ተዋለብን ቅር ይለኛል ሳጣሽ ይጨንቀዋለብን ቅር ይለኛል ሳጣሽ መውደዴን ማፍቀሬን እንዴት ልግለጽልሽ መውደዴን ማፍቀሬን እንዴት ልግለጽልሽ ባልቤን በምንሽር ይታደናል ዝሆን ባልቤን በምንሽር ይታደናል ዝሆን ቀረች እኮ ፍቅሬ ምን አገኝቷት ይሆን ቀረች እኮ ፍቅሬ ምን አገኝቷት ይሆን ተጎዳሁ በናፍቆት ልብታ ካለሽበት አገኘሽ እንደሆነ ንገርኝ ልብታ ሆነ ፈልግሻለሁ የታገኝሻለሁ ሌላክ ማስታወሻ ይነገረኝ መልሱ ሌላክ ማስታወሻ ይነገረኝ መልሱ የሚያስብሽ ልቤ ባሰ ማስታወሱ የሚያስብሽ ልቤ ባሰ ማስታወሱ ወደ ባሻነቴን ጥንቱኑ ስታውቀው ወደ ባሻነቴን ጥንቱኑ ስታውቀው በእንባ ታጠበላት ትራስና ሶላው በእንባ ታጠበላት ትራስና ሶላው ተጎዳሁ በናፍቆት ታካለሽበት ናገኝሽ እንደሆን ንገሪኝ ልምታሆን እፈልግሻለሁ የታገኝሻለሁ ከሁሉም ይብሳል ፍቅረኛ የከዳው ከሁሉም ይብሳል ፍቅረኛ የከዳው ምግቡ ብስጭት ነው ውራትና ምሳው ምግቡ ብስጭት ነው ውራትና ምሳው በህመም ለሞተ ለሰው ብቻ አይደለም በህመም ለሞተ ለሰው ብቻ አይደለም ይረገዳል ሙሾ ይለካ ስለ ፍቅርም ይረገዳል ሙሾ ለካ ስለ ፍቅርም ተጎዳሁ በናፍቆት ልብታ ካለሽበት ናገኝሽ እንደሆን ልብታ ነገርኛ ሳቅና ጨዋታን እንዳላስለመድሽው ሳቅና ጨዋታን እንዳላስለመድሽው ልቤን የፍቅር ሐር ትዝታ ለበሽው ልቤን የፍቅር ሐር ትዝታ ለበሽው ከደጅሽ ያስተኞኝ ከበራፍሽ ላይ ከደጅሽ ያስተኞኝ ከበራፍሽ ላይ ስትወጭም ስትገቢም አይንሽን እንዳይ ስትወጭም ስትገ ገናን አላገኘሁሽ ከቤትሽ ብመጣ አላገኘሁሽ ከበራፍሽ አደርኩ አንቺ እምነት የለሽ ከበራፍሽ አደርኩ አንቺ እምነት የለሽ እህ ተጎዳሁ በናፍቆት ልብጣ ቃልሽበት እህ ናገኝሽ እንደሆን ንገርኝ ልብጣ እህ ንፈልግሻለሁ የታገኝሻለሁ እህ ንፈልግሻለሁ የታገኝሻለሁ እህ ንፈልግሻለሁ የታገኝሻለሁ